ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
እንዴት ነሽ?
ሰላም እግዚአብሔር ይመስገን።
I don't ይሄን service ትሰጡ ይሆን አላውቅም። check ለማድረግ ነው። ውሃ ምናምን ታመጣላችሁ እንዴ?
ውሃ አይ ኬት ማለት የሮቶ በመኪና የሚያመጡት ነው። እንደዛ አናመጣም አይደለ?
አዎ ጣቶ ታውቂያለሽ? ሌላ አለ company ወይ የሆነ አላውቅም
አላውቅም። ወይ አፋላጊ ጋር ይደውሉ ነው። እሺ አፋላጊ ጋር ይደውሉና ቁጥራቸው ጎግል ላይ ያለ ማግኘት ይችላል።
አዎ እሱን አውቀዋለሁ።
በቃ እዛ ይደውሉ። ሌሎች የእኛን አገልግሎት ሲፈልጉ ግን ቢደውሉልን ደስተኛ ነን።
እሺ እሺ መልካም